ሄሎ ጤና ይስጥልኝ።
ጤና ጤና ይስጥልኝ። እንዴት ዋልሽ?
አብሮ ይስጥልን እግዚአብሔር አለን ይመስገን።
አለን ይመስገን። stand up comedy ዛሬ ነው እንዴ ቀኑ አይደል?
አዎ ዛሬ ስምንት online- ሰዓት እና ማታ ሁለት ሰዓት ሰዓት okay። አስራ ሁለት ሰዓት ማታ
እ እ
ሁለት ሰዓት ነው አስራ ሁለት ሰዓት
እ አይ ማታ ሁለት ሰዓት ከሁለት ሰዓት እስከ ሁለት ሶስት ሰዓት ተኩል መሰለኝ አይደል? አዎ። ትግ- እንዴት ነው ታዲያ ትኬት ምናምን ኦንላይን ይቆረጣል ወይስ እዛው ነው?
እ ትኬቱን አሁን ተመዝግበው እ ትኬቱን እዛው በር ላይ ነው የሚያገኙት። ክፍያውን አሁንም እሺ።
መክፈል ይችላሉ። እዛው በቦታውም በ cash መክፈል ይችላሉ።
okay አሁን እንትን ባረግ ቀጥታ መሄድ መሄድ እችላለሁ ማለት ነው?
አዎ አሁን ተመዝግበው book ያድርጉና እ እዛ እሺ።
ትኬቱን በር ላይ ያገኛሉ። ከቻሉ ቀደም ብለው ይድረሱ። ትኬቱን እዛው በር okay።
ላይ ያገኛሉ።
እሺ እሺ በቃ መዝግበኝና እሺ፣ ስሞትን መሳጅ ይንገሩ።
ይችላል። ዳግማዊ በለጠ
ዳግማዊ በለጠ። እሺ፣ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ሰላሳ
እሺ፣ ዜሮ ዘጠኝ ሰላሳ
ዜሮ ዜሮ
ዜሮ ዜሮ
ዜሮ ሁለት ዘጠና ዘጠኝ ዜሮ ሁለት ዘጠና ዘጠኝ እሺ፣ የስንት ሰዓቱን ነው ታ- መታደም የፈለጉት?
የስምንት
እሺ፣ እ ለስንት ሰው ነው ታዲያ ሲይዙት ደርሶ ነው ወይስ ለአንድ።
ሌላ ሰው አለ?
አንድ ብቻዬን እሺ እሺ እ ስለዚህ ቲኬቱን እዛው በር ላይ ያገኛሉ። መግቢያ አራት መቶ ብር ነው።
እሺ በምን ነው የምከፍለው?
እ እዛው በንግድ ባንክ transfer ማድረግም ይችላሉ። እ በ cash ም መክፈል ይችላሉ። አሁን መክፈል ከፈለጉ account text እናደርግሎታለን።
okay ከ- አሁን ብከፍል ይሻለኛል።
እሺ ይቻላል። text አደርግሎታለሁኝ account እ እሺ፣ ጥንቅቅ multi አመሰግናለሁ።
ሚዲያ የሚል ነው። በዛ መ- መ- መላክ multi ይችላሉ።
ሚዲያ እሺ እሺ ደስ እሺ ይላል።
እሺ እናመሰግናለን። እሺ።
እሺ አመሰግናለሁ።